አወይ ጤና ይስጥልን
ምን ልርዳው?
በዚህ text እየደረሰኝ ነበርና ምን አገልግሎቱ ራሱ አላወቅኩትም ምን ነበር
አገልግሎቱ ቴሌቪዥን game ነው።
እም። ምን እድል መሞከሪያ ነገር ነው እንደ ሎተሪ ነገር ነው አይደለም። ጥያቄና መልስና የእድል ጨዋታ አለው። ጥያቄና መልስም አለው።
በቃ አሁን እሺ አቋርጬዋለሁ አሁን subscribe አድርጌው ነበርና እሺ ተቋርጧል አሁን እስኪ ብታይልኝ ብዬ እዚህ system አሁን system ኡ ላይ ማየት አይቻ- አልችልም ከስራ ስለወጣው፣ ግን እ።
stop ብለህ ከላክ ይቋረጣል።
stop ወደ ስንት ነው stop የማደርገው ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት እንትን መሰላል ምናምን ሳላደርግ ሳታረግ የዘጠኝ ሰማንያ አምስት message የገባልህ አለ አይደል?
አዎ እሱ ላይ stop ብለህ ላክ።
እም። unsubscribe የሚለው ላይ ስድስት ቁጥር ላይ ተጭኘውን እንትን አዎ፣ በቃ እሱንም ከነካ ይቋረጣል።
ይቋረጣል አይደለ አዎ እሺ እሺ thank you እሺ you're welcome